Hello ጤና ይስጥልን ብሽት ቤት።
እሺ አብሮ ይስጥልን።
እሺ ምን ልርዳክ?
እንትን ነበር withdraw አድርጌ ማለት ነው የሆነ ሁለት መቶ ብር በስህተት እሺ
ወደ voucher ምናምን ወደሚለው ነው። ከዛ ወደ account ነበር እኔ ያዘዝኩት።
እሺ አሁን ወደ voucher ቴሌ- ላይ ነው ያለው ብሩ።
አ እዛ voucher ቻፓ ላይ ያልነበረና ወደዛ ነው መመለስ ይቻላል።
እሺ አሁን ቻፓ ላይ ነው እንትን ላይ ነው ያለው አይደለ?
Voucher ምናምን ከሚለው ላይ ነው ያለው። በቃ ወደ ቴሌ ብር ይገባል ብዬ ሳይገባ ቀረ። ሌላ system ነው መሰለኝ
እሺ እ፣ መጀመሪያ account history ላይ ግባ።
እ Account history ላይ ግባ። Step ኦች አሉት ወደ ቤት ቤት ለመመለስ ማለት ነው።
Account ኦች User- አ account history ይላል አይደለ?
አ ስልክ ላይ እሱ ላይ ግባ።
እሺ ከዛ ቀጥለ voucher history
እሺ
አገኘኸው።
እሱ እየገባው ነው። Account history Voucher history
Voucher history
ከዛ ከዛ ወደ- Start date እና end date የሚል መጣልህ አይደለ?
Requested date ምናምን ይላል።
Start date እና end date Amount ምናምን አዎ voucher code እሺ ቀኑን አስገባ። Start date ኡ ትናንት ከሆነ የትናንትናውን አስገባ።
የትናንትናውን ቀን አ ትናንት ነው አይደል ያልከኝ?
አ እሺ የትናንትናውን ቀን አስገባ። End ትናንት- Date ላይ ደግሞ የዛሬን አስገባ።
ትናንትና ማ- ስንት ነበር?
ሀያ ሰላሳ
እሺ ሰላሳ end date ላይ ሰላሳ ዛሬ አንድ አንድ ዛሬ እ፣ ትናንት ሰላሳ አንድ ነበር I think። አዎ ዛሬ ሰላሳ- አንድ ነው።
ሰላሳ መሰለኝ ትናንት
ዛሬ አንድ ነው ግን አስራ ሁለተኛ ወር አንድ
አንድ ነው ዛሬ
ችግር የለውም። በቃ ትናንት ሰላሳ ነበር ከሰላሳ አድርግና እስከ እሺ።
ዛሬ አንድ አድርገው። እሺ ከዛ search አድርገውና አ Search ስታደርገው እ፣ ብሩና ኮድ ይመጣልሃል። ኮዱ ስድስት digit ነው።
አ
ስድስት digit ነው። አንድ spelling አለው መሀል ላይ እሺ እሺ ከዛስ
እሷን ኮድ ትወስዳትና voucher deposit voucher የሚለው ላይ ታስገባዋለህ።
እንደገና ለመመለስ deposit አደርገዋለሁ።
ኮፒ ታረጋታለህ። እሷን ኮዷን ሳትሳሳት ኮፒ አርጋት። እሺ እሺ ኮፒ ካረካት በኋላ deposit voucher ላይ ሄደህ አ
እዛው deposit voucher ላይ ያስገባትና እ፣ box ኧ ላይ deposit ስትላት ወደ ቤት ቤት ይመለሳል ማለት ነው።
አ ወደ account ኡ normal ይመለሳል።
አዎ አዎ።
እሺ በቃ thank you እሺ መልካም ቀን።
ለሁላችሁ